ታክሲ እንከፍላለን። አምስት መቶን ከቆጠረ
Hello
Hello Hello ጠና ሀብለ አስሞ እስራኤል Hello ተነስልኝ።
አብሮ ይስጥልኝ።
እንትን ከዚህ ከሰማዕታት ወደ ሰማዕታት ታክሲ መያዣ የለም ከተማ ከተማ እሺ
ከሰማዕታት ሐውልቱ ወደ ታክሲ መያዣው
እሺ
ግን እንትን ሰባት ነን በይ እና seven seat ምናምን ይኖራሉ አረ መኪና እ ምን አልከኝ?
ሰባት ሰዎች ስለሆንን ሰባት መቀመጫ ይኖር ይቻላል አይደለም
ስንት ሰው?
ሰባት ሰዎች ነን Okay። አይ ሰባት ሰው።
አ- አዎ አራት ሰው ብቻ ነው የሚይዘው።
እሺ አራት ሰው ከሆነም ችግር የለም ላኪሽ እሺ ታክሲ አካባቢ ነው።